ጤና ይስጥልኝ ሄርሜላ አስፋው ነኝ። እባክዎትን ማየት የጉዞ መረጃ ልስጥዎ?
ይሄን ማለሽ ቆየት አለ ሶፊ ሶፊ ይታይሻል
ጤና ይስጥልኝ ሄሎ ቪዛ አስፋው ነኝ። እባክዎትን ማየት የጉዞ መረጃ ልስጥዎ? ጥረት ጥሩ ይሰማል። ጤና ይስጥልኝ ሄሎ ቪዛ አስፋው ነኝ። እባክዎትን ማየት የጉዞ መረጃ ልስጥዎ? ይሰራል ጤና ይስጥልኝ ሄሎ ቪዛ አስፋው ነኝ። እባክዎትን ማየት የጉዞ መረጃ ልስጥዎ?
እሺ በኦሮምኛ ከም jirtu ሄሎ ቪዛ አስፋው ነኝ። ጣም አሎ ዴፈን ነው ይመላ ከሚስ ኒኬን እሺ እሺ
መሰለኝ ልዝጋው